ሄሎ፣ አቤት።
ሰላም ከችፕችፕ ነበር የምደውለው።
እሺ፣
ጌታ ነሽ or ጌታ ነህ ነው? ሄሎ፣ እሺ፣ እየሰማች
የጌታ ነህ ስልክ ነው?
አዎ።
እሺ፣ order አድርገውን ነበር ነጭ ሽንኩርት።
ነጭ ሽንኩርት አዝዣለሁኝ። አዎ።
እሺ፣ እኛ ጋ ነው የሚሰሩት እንዴ?
ግን እ እኛ ጋር ነው ወይ የሚሰሩት?
እኛ ጋ እ
ቢሮ ነው።
አይ እንደዛ ሳይሆን አሁን ከእርሶ member ኦች ውስጥ ደውዬ ነበር እና እኮ አዎ።
ከችፕችፕ ጋር ነው የምሰራው ብላ ነው join ያደረገችን ስላሉኝ ነው።
ኧረ በስላሴ ኧረ እባክሽ አይደለም። ጌጤነሽ እስጢፋኖስ ነው የኔ ስም።
እሺ እሺ ይቅርታ ወረዳ እንደዚህ አይነት ስምንት እንትን ስል- እሺ I think join ያደረጓቸውን ሰዎች አያውቋቸውም መሰለኝ በደንብ አይደለ የትኞቹ ከኔ እ፣ እናንተ ጋር ያሉ ሁለት ሴቶች ከእርሱ ናቸው። አንድ ቀይ፣ አንድ
አይደለም ጠይም ልጅ ከእርሶ group ውስጥ ያስገቧቸውን ሰዎች ያውቋቸዋል ከኔ ጋር ያሉት።
እ እነ አዎ ሰላም ዮሐንስ አበራ።
ገነት
አዎ ገ- ገነት ገነት አይደለም ጌጤነሽ ነው።
እሺ ዮሐንስ ዮሐንስን ያውቁታል ነ- ዮሐንስ ምናልባት እዚህ ብቻውን ነው እሱ ያዘዘው፣ ከኛ ጋር አይደለም።
I think እርሶ ሄደው እ፣ እዛ እዘዝ ምናምን ብላ አስረዳኝ ነው ምናምን ብሎ ነው አሁን የነገረኝ እና እኔ ምንም ነገር ያስረዳኋቸው ነገር የለም። ካመጣችሁ አምጡ፣ ከሌለ በቃ ተውቻው።
አይ እንደዛ ሳይሆን አሁን driver